Medicina para los Últimos. ስንታየው ጋር ደውለው ነበር አልተረከቡም። ስንታየው
ሄሎ ሄሎ ያብ ወይ እ፣ መሲ ደውላ ነበር ቄራ
መሲ እ፣
የመቼ ነው order ኡ?
በአንድ
መቼ ነው አንድ?
ትላንት እኮ አስገብተናታል።
OK እሺ፣ ቆይ አንዴ check ላርጋት።
check አርጋት። ግን ቄራ ነው እሷ ያለችው ሜክሲኮ ቄራ።
እሺ፣ ቆይ check ላርጋት።
እሺ።
ፒያሳ እኮ ብላ ነው ያስገባችው።
ፒያሳ እንዴት እንደሆነ አላውቅም። location ተሳስተን ነው ያብ።
እንዴት ታዲያ ቄራ ይሆናል?
ለሰለሞን እኮ በጠዋት አሳውቄው ነበረ ቄራ ነች ብዬ፣ ግን አሁን ወጥቻለሁ አለ የት
ሰለሞን ኬት አለ ነው የወጣችው?
no ኬት ነው ሰለሞ- የወጣችው?
ሰለሞን ሰለሞንን ነው የምልህ ወጥቻለሁ ያለኝ። እሷ እሷ ፒያሳ ነች እኮ ፒያሳ ብላ ነው ያስገባችው።
ቄራ ነው ያለች፣ ግን ያው
እሺ
ቄራ ነው ብላለች።
እሺ እሺ እሺ እሺ